ሰላም ሰላም ሰላም።
ቺፕቺፕ ነው።
አዎ ቺፕቺፕ ነው።
ዛሬ አንድ እቃ order አድርጌ ነበር እና
እሺ Sunday ነው የሚለው deliver ኡ ነገ ማድረግ አልችልም። ነገ እንዲደርስ
ያው እሱን እንኳን vendor ኦቹን accept የሚያደርጉት ግን እስቲ ስልኮትን ይንገሩኝና ልንገሩት እስቲ ዜሮ ዘጠኝ ዜሮ ስልክ ስድስት ቁጥር ዜሮ ስድስት አስራ አንድ አስራ አስራ አንድ ሶስት ሀያ ሶስት አስራ ሶስት ሀያ ሶስት አስራ አምስት እሺ ናትናኤል በሚለው አዎ
okay ሽ- የሽንኩርት order ነው አይደል?
አዎ አዎ
okay እሺ እሺ መልሼ ደውዬ ላሳውቆት እሺ ከቻልክ ግን በነገ እንዲሆንልኝ አድርግልኝ። በጣም አስቸኳይ ስለሆነ እሺ እሺ እሺ እሺ መልሼ ያሳውቃለሁ